ሄሎ ጤና ይስጥልን ምክር ቤት ረዴት ነኝ።
አዎ ጤና ይስጥልኝ።
እሺ
በስት ቤት ነው?
አዎ ቤት ቤት ነው ወንድሜ።
አዎ አንደኛ ኦክቶበር ነው። ትናንት ማ- ትናንት ማታ ማለት እሺ
ውድድሩ ሺ አምስት መቶ አርግጄ
እሺ አካውንት ስልክ- ስልሳ ዘጠኝ እሺ
ስልሳ አንድ እሺ ስልሳ አራት እሺ
ሀያ ሶስት እሺ ሀምሳ ስምንት ሀምሳ ስምንት
ስልሳ አንድ ስልሳ አራት ሀያ ሶስት ሀምሳ ስልሳ አንድ ሺ አምስት መቶ አለ ሶስት ጊዜ ሶስት ጊዜ አም- አምስት መቶ አውጥቼ ሺ አምስት መቶ ነው ማለት ይስተካከላል። እሺ ወንድሜ ትንሽ እሺ።
ጠብቀን። እሺ ትንሽ ሰም እያስቸገራቸው ስለሆነ ሳንቲም ቻፓ ትንሽ ታገሰን ይገባል። እሺ እሺ እሺ መልካም ቀን። ባይ እሺ